ስንት?
hello ጤና ይስጥልኝ ChipChip።
hello ጤና ይስጥልኝ።
ሰላም እ hello hello እ- አይሰማም?
እ፣ ይሰማኛል። reject የተደረገ ብሩ refund አልተደረገልንም። ለዛ ብዬ ነው የደወልኩት።
እሺ እስኪ ስልክ ስልክ ቁጥሮትን ይነግሩኛል?
ዜሮ ዘጠኝ አስራ አንድ 11
ሀምሳ ሁለት ሀምሳ ሁለት እሺ ዜሮ አንድ እሺ ሀምሳ ሰባት እሺ ሜሮን ነው የሚለው አዎ እሺ። ፌል ያደረገ ነው አይደል? የሽንኩርት እና አዎ።
ቲማቲም አዎ ኦኬ። እሺ እሺ አዎ፣ ቆይ ደስ አረጥ ይላል።
ሊሆን ነው እሺ ያው
አዎ የታየ የኔ ተሰብ የትኝም ማለት ነው።
መከላከል
ትምህርትም ዛሬ ገና አዎ እሱ ትመለስ ተመልሶልኛል። ፌሎ አልፏል ነው።
አይደል? የሽንኩርት ቀረ አይደል?
የዚህ ነው የሽንኩርት- ያልተመለሰልን የሽንኩርቱ የሽንኩርቱ። አዎ ኦኬ እሺ፣ በጣም ይቅርታ። እሱ ይላክሎታል። ቅዳሜ እሑድ ስለማንሰራ ለዛ ነበር ተላከሉት። ዛሬ ወይ ነገ በቅኝት አርብ ነበረ የትነን አዎ
ግን በአርጀንት እንዲ- እንዲገባልን በሲስተማቸው ችግር ነው እንጂ በእኛ ችግር አይደለም። ሁሉ ሆናል አይደለም።
ስላለን ነው ልጅክ የሆነብን።
አዎ fail ኡ አዎ፣ ኧረ ይገባል፣ ችግር የለውም። ቴሌብር ይጠቀማሉ አይደል? በዚህ ቁጥር hello፣ በዚህ አዎ እጠቀማለሁ። አዎ በቃ እንደዛ ከሆነ ይገባል፣ ችግር የለውም። ትንሽ ታገሱ።
እሺ፣ እሺ እሺ።
እሺ፣ መልካም ቀን